hello hello ሰላም ጤና ይስጥልኝ።
እግዚአብሔር ይመስገን።
ወልድ ፍሬንድ ባርበር እ?
ወልድ ፍሬንድ ባርበር ነው።
አዎ እሺ ከዊፕላስ ድርጅት ነበር ምደውልሎት።
ማን?
ዊፕላስ solution ድርጅት ነበር ምደውልሎት። እሺ ከዚህ በፊት ዊፕላስ solution provider የሚለው መተግበሪያችን ላይ አገልግሎት ለመስጠት ተመዝግበው ነበር።
እ?
አስታወሱ?
እሺ።
እሺ አሁን ላይ አገልግሎት መስጠት ስለጀመርን ኦንላይን ላይ በመሆን በነጻ አገልግሎቶትን መስጠት ይችላሉ። hello
እሺ እሺ ሰምተውኛል። እና ደግሞ ዊፕላስ solution user የምትልም application አለችን። እዛ ላይ ገብተው ድርጅቶትን ማየት ይችላሉ። በተጨማሪም ደግሞ የታክሲን ጨምሮ ሌሎች አገልግሎቶች አሉ። እሱንም መጠቀም ይችላሉ። ዊፕላስ solution user ም የምትል app አለችን። እሺ እሺ፣ እናመሰግናለን። መልካም ቀን ይሁንልዎት።